ጤና ይስጥልኝ ቻፓ።
ጤና ይስጥልኝ።
አብሮ ይስጥል። ምን እንርዳት?
የሆነ ብር ከቻፓ በ- በ- ወደ ቴሌ ብር ወደዛ ገልብጬ ሀምሳ ብር አሁን አልገባልኝም።
deposit ነው ያደረጉት?
አዎ
እሺ ስልክ ቁጥር ልስጦትና ቴሌግራም ላይ ያዋሩን።
እሺ ስጠኝ።
ዜሮ ዘጠኝ ስልሳ
ቆይ ተረጋጊ። ዜሮ ዘጠኝ ስልሳ
ሰባ ሰባ ሁለት ሰባ ስንት
ሰባ ሁለት ሰባ ሁለት አርባ ሁለት ሰባ ሁለት አርባ ሁለት
ሰባ ሁለት ሰባ ሁለት ማን ልበል?
ቻፓ ቴሌግራም ላይ ያወሩን።
እሺ አዋሪኝ። ያው እያወራሽ ነው። ቻፓ ቻፓ